ወይ እንትና ዋይፋይ ጠፍቶ ነው። እሺ
በቃ ልጠይቅ ብዬ ነው። እኔ ደግሞ system ይሰራል እሱ አውጥቷል ብዬ ለሰው ነው።
አይ እኔ ቀጥታ ነው እምቢ አለን እንጂ ሞክረን አዎ ከቢሮአችሁ ቀጥታ አልኩኝ። ምን ከእኛ ቢሮ ከሆነ አጽፈሽ በአንድ ቦታ ይችላል አይ አይ ሌላ ሰው ነው።
ይሞክረው። system ኡ አንዳንዴ ሊፈቅድ ይችላል። እኔ ኧረ ሞክርልሻለሁ። ታዲያ እነግርሻለሁ።
በቃ ለእኔ ትሞክርልኛለህ እንደሱ።
በቃ እሺ። አሁን እኔ አሁን አመሰግናለሁ። ይቅርታ ከመሽ
ላምባራት ብዬ ገና ነኝ። ላምባራት ነን።
አልገባህም? ምን ነው?
እቃ የምንቀበለው ነበር እዚያ ነው ገና።
እ እሺ እሺ
ሰላም መብራት የታሰረ ነው። አመሰግናለሁ።